ሄሎ እንዴት ዋልክ?
እ ተኛ? እንዴት ዋልክ?
እንዴት ነው? ሰላም ደህና ነኝ፣ እግዚአብሔር ይመስገን። እንዴት አዎ፣ ሁሉም ብዬ ጋደም ብያለሁ።
ማለት ነው?
አዎ።
ዝናብ ዘነበ እንዴ?
እ ዝናብ እየዘነበ ነው?
አይ የለም አልጀመረም፣ ዝም ብሎ ሊገምን እያሰበ ነው።
ማለት
አዎ እ በቃ እንመጣለን እንግዲህ
እሺ እሺ